ሄሎ ሄሎ፣ ጤና ይስጥልኝ።
አብረሽ ጠን አላለን መረጃ ፈልጌ ነበረ። ስልክ ቁጥር እሺ የ- የአረጋን ድር- ትራንስፖርት ድርጅት ስልክ
እህ እህ፣ ምን አልከኝ?
የአረጋን ትራንስፖርት ድርጅት እሺ እኛ መኪና ላይ ስለሆነ የምንሰራው ይኸው ቢሮ ያሉትን ልጆች ስልክ ልስጥህ።
እሺ እሺ
ሰማንያ አምስት ሰማንያ አምስት ሰማንያ አምስት ሰማንያ አምስት አርባ አራት አርባ አምስት አርባ አራት አርባ አምስት አዎ ደውልላቸው።
መነሻው-
እህ እህ፣ መነሻ የለውም
አይ ዜሮ ዘጠኝ ነው ዜሮ ዘጠኝ ሰማንያ አምስት ሰማንያ አምስት አርባ አራት አርባ አምስት እሺ እሺ